ሄሎ ጤና ይስጥልኝ። ባኮ ምን ልርዳው? ሄሎ
ሄሎ ጤና ይስጥልኝ። ተድላ አምቡላንስ ምን ልርዳው?
ደህና ነሽ?
ፈልገው ኧረ
ፈልገው ነው
ነገ ነው
እ?
ነገ ነው እ? ሄሎ እ? ሄሎ